hello
ወይ እንዴት ነሽ?
ሰላም እንዴት ነህ?
ደህና ናችሁ?
እግዚአብሔር ይመስገን።
ትናንት አዎ፣ ጃኬት ረስቼ ነበርና እዛ ቢሮ አስቀምጡልኝ እዛ ውጫል።
እንዴ አልተቀመጠልህም እንዴ? ትናንትና ነግሬው ነበር እኮ እና አስቀምጥለታለሁ ብሎ ነበር ልጁ።
በቃ ይቀመጥልኝና እኔ የምልሽ እ
አሁን ከሀረር ስንፈልግ መቁረጥ እንችላለን እና ከሀረር ወደ
ሀረር እንኳን የለንም። እዚህ እሺ ጅጅጋ መተህ ነዋ።
እጅጋ እኮ ከ- ከድሬዳዋ የሚመጣው መቁረጥ አንችልም። ወንበር ዞን መምጣት አንችልም።
እንደዛ እኔ እንጃ። ቆይ እስኪ ልጅቷን እጠይቅልሃለሁ። እንትኗን ጠይቃትና ትኬት የምትቆርጠዋን ማለት ነው።
ልጅ እጠይቅልሃለሁ። እ ከድሬዳዋ ስንት ነው አሁን ውጫለኝ?
ከድሬዳዋም እኔ አላውቅም። ቆይ እቺ ትኬት የምትቆርጠዋን ጠይቄ እደውልልሃለሁ።
ጠይቂና ንገርኝ። አሁን ትራንዚት ማለት ነው። ለምን ከ- ከዛ የሚቀ- እንትን አለ አይደል? የእናንተ ቢሮ አለ አይደል? የሚቀበል አ
አስተካክለሽ ንገርኝ። አዲስ አድርገሽ እሺ
እሺ እናትሽ